hello ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቴሌቪ ለማግኘት ፈልጌ ነበረ።
ምን ለማግኘት ማለት የምትሽከረከረዋን እንትን ኬት ማመጣት እጣውን ለማውጣት ነው። ቴሌቪን ለመጫወት ትኬት መኖር አለበት። ደንበኛ ከሆኑ ትኬት ይሰጡታል። በሚሰጡት ትኬት እርሱ እድሎችን መሞከር ነው።
እሺ፣ ማለት application ኑን ኬት ነው ማመጣው?
app ሳይሆን ድረገጽ ነው። ዘጠኝ ሰማንያ አምስት message ላይ link አለ።
አሀ፣ link መሰረት ገብቶ መጠቀም ይችላሉ።
ኢንተርኔት ይፈልጋል data?
አዎ በድረገጽ ገብቶ ሲጠቀሙ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላልን ብለው ደውለው መጠቀም ይችላሉ።
አሀ፣ እሺ፣ አመሰግናለሁ።
ችግር የለም።